ሰላም ጤና ይስጥልኝ። አቶ አበባ ደምስ ነው።
አቤት አቤት።
እሺ፣ እንደት ከ- ስራው ምንድን ነው?
ከቤት አስተዳደን እንዳልዘገይ ብዬ ሰው ልኬ የዋጋ እንትን ነገር መጣ።
እ፣ አበባ አቶ አበባ ደስታ- ደምሰው
አበበ ደም እ?
እ፣ ኖት
እሺ፣ ሰላም ነው።
እ?
እግዚአብሔር ይመስገን ከዊ ፕላስ ሶሉሽን ነው የደው- የደወልኩት።
አቅርቦ እኮ ደውሎልኝ ነበር በአንደኛው ስልኬ።
ይቅርታ ከኋላ ድምጽ ይሰማኛል እና ግን አዎ፣ አይ ዛሬ እየመጣሁ ነው ቀን ማዋሽ ነው።
ትንሽ አሁን አሁን ደንበኛ አቅኝ ነው እኔ እየሄድኩ በዛ ያለው።
ዋጋ ነው ብዬ ነበር።
ረጅም ማለት- ቀን- መልሼ ልደውል አ፣
ትናንት ስምንት ምናምን ብሎን ነበራል።
መልሼ እደውላለሁ።